Thanks for calling Zola International team ጤና ይስጥልኝ።
አዎ ይስጥልን።
ከ ArifPay ነው እየደወልኩ ያለሁት።
ከየት ይቅርታ?
ከ ArifPay okay እሺ።
ያው transaction ስላላየንበት POS ማሽኑን እንደሚወሰድ ይህን ሳምንት መጥተው እንደሚወስዱት ለምን ለመናገር ነበር።
እህ እህ፣ POS ማሽኑን የ ArifPay POS ማሽኑን transaction ስላልታየበት እ፣ ለጊዜው እንደሚወስዱት ይህን ሳምንት መጥተው ይወስዱታል እና እሺ እስከነ charger ready አድርገው እንዲጠብቁ ነበር።
ችግር የለውም። እሺ
እሺ፣ እናመሰግናለን። መልካም ቀን።